ጤና ይስጥልኝ ማኒ ባባ።
ሰላም ነው።
እግዚአብሔር ይመስገን።
አይ የሆነ መኪና ቴሌግራም ቻናል ላይ ለቀቅ ነበር
ምናምን ሁለት ሺ አስራ አምስት ቪጎ ሁለት ሺ አስራ አምስት አለን አምባል አለን
ስንት ነው ዋጋ?
ስድስት ነጥብ አምስት
okay ሁለት ሚሊዮን ብቻ ነው ባንክ እንትን የምትሉት?
እ ለስንት አመት ነው ሁለት ሚሊዮን?
ሶስት አመት
እሺ እደውላለሁ።
እንሻባል